ቤቱ ሄዶ እንደ ግልጽ ይሄም ቤትም ሄዶ ነው የሚሰማው። እባክህ
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጠን።
አይ እኔ ከቺፕቺፕ ነበር የምንደውለው።
እሺ okay፣ ቺፕቺፕ service አችን እንዴት አገኙት? እና item ኦች ላይ ችግር ካለ የተለያዩ complain ኦች ካሉ ስለመቀበል ነበር የደወልንልዎት።
እሺ አይ እኔ እም፣ የተለየ ነገር የለኝም፣ ግን አሪፍ ነው ነው ያለኝ አስተያየት። አይተኞቹም ችግር አቅርቡ።
የለባቸውም። እ፣ መጠንም መጠንም ሁለት የራሴ ቼክ አድርጌያለሁ።
ኦኬ አቅርቦታችሁ ትክክል ነው አይደለም እንደሆነ።
አቅርቦታችሁ አሪፍ ነው ነው የሚለው ግን ኳሊቲዎች ውስጥ ላይ አይተሞቹ እያንዳንዱ አይተሞች ላይ የቤት አይተም ኳሊቲ የገጠመ ነጭ ሽንኩርት አንድ ሁለት ወስጄ ልክ አይደለም ትዝ ምን- አለኝ።
ምኑ ነው ልክ እንትን ነው ያለው?
የበ- የበሰበሰ ነው ነጭ ሽንኩርቱ እርጥብ ነው በጣም ነጭ ሽንኩርት ሁለት ጊዜ ነው የወሰድኩት። በሌሎቹ ላይ እንኳን ምንም ኦኬ።
እንትን የለኝም አስተያየት ሌሎቹ የለኝም።
quality ያቸው አሪፍ ነው።
እ፣ አዎ እንደጠበቅኩት ነው። ነጭ ሽንኩርት ብቻ ነው ቅር ያሰኘኝ። አሁን መጨረሻ ላይ ኦኬ።
ሶስት መቶ ስንት ነው አርባ- አንድ ብር ነው ምናምን የተሸጠው እና የሆነ ጊዜ ሁለት አስራ ዘጠኝ የተሸጠው ኦኬ እሱም ልክ ስለዚህ አልነበረም ለእኔ እርጥብ ነበረው ሽንኩርቱ።
እርጥበት ነበረው።
ኦኬ።
ሌላው
ም፣ ተጨማሪ complains አሉት?
የለኝም ሌላ ኦኬ ምንም ቺፕቺፕ የለኝም።
application አችን ላይ ይሄ ነገር የለም እና ተጨማሪ ብታቀርቡ ብለው የሚሉን ነገር አለ።
እ፣ ወይ ለጊዜው የማስበው የለም ብዙ ነገሮች አዎ።
ቫይት ያለው ነገር ቀስ I think ቀስ ብሎ የሚገቡ ናቸው፣ ግን ማስበው የለም ይሄ ኦኬ ግባ የምልሽ የለም።
ኦኬ እሺ፣ ይጠቀሙ። እሺ፣ መልካም ምሽት ይሁንልዎት። እናመሰግናለን። እሺ።